ሰላም ጤና ይስጥልኝ።
ወይ እንዴት ናችሁ?
እግዚአብሔር ይመስገን።
አለው deposit አድርጌ አላመጣልኝም። በእናትሽ በ CBE አዎ በቻፓ።
እስ- አዎ እያስቸገረ ነው እና deposit message ኡን እና የ Best Bet ቁጥርን የ CBE ብር ቁጥሩን አንድ ላይ ላክልን እስቲ።
እ፣ እሺ እንትኑን ብሩን ቀንሶታልኝ ግን depo- እንትኑን አላመጣልኝም። እ፣ ያ አዎ ወይ deposit ወይ ቁጥሩን ትንሽ ኢንኮ ጠብቀው። አይ አይደለም message እ።
ይልክላል እኮ ሲቆረጥ ካንተ account message አ፣ ይላክ አይደለ?
የ CBE ልኮልኛል። አዎ አዎ እሱ message ነው ቴሌግራም ላይ የሚልክልን እና የ Best Bet ቁጥርን እና የ CBE ብር ቁጥርን ለቻፖች እንድናሳውቃቸው ነው። እሺ እሺ። ስለዚህ ምን ላድርግልሽ? የ CBE ቁጥሬን እ እ እ ምን አድርግልኛል? የ text ኡንና
የ text ኡን deposit message ኡን አ
የ Best Bet ቁጥርህን እና የ CBE ብር ቁጥርህን አንድ ላይ ላካው ቴሌግራም ላይ። ከዛ እሺ።
ደግሞ ለቻፖች እናሳውቃለን። ታውቀዋለህ እሺ።
የቴሌግራም ቁጥራችንን አለ አለኝ። አዎ።
በቃ እዛ ላይ ላከውና እናሳውቃለን። ይገባል።
እሺ እሺ እሺ።
እሺ።